እዛው ነው የሚያርፈው።
እንግዲህ ክስልኝ ካክተን ከስቴት ምንድን ነው
እንትን ትኬት እንድታይልኝ ነበር። የተ-
እሺ ካሽን ኮዱ ንገሩ።
አስራ ሶስት ዘጠና አንድ ዘጠና ስምንት
እሺ
ሀያ ዘጠኝ
እሺ አንድ የተዘዋወረ ጨዋታ አለው። ሀያ አራት ሰዓት ሲሞላ ይታረማል። ሌላው ታርሟል።
እሺ ለምንድን ነው ነጭ የሚያደርገው? አርሚዋ
ሀያ አራት ሰዓት ሲሞላ ይታረማል አንዱ። ሌላው አሁን አረንጓዴ ነው። check ያርጉት።
እሺ በቃ የትኛው ጨዋታ ነው የተላለፈ?
ይሄ- ምንድን ነው? Cleethorpes Town FC ከ North Ferriby United የሚለው
እሺ በቃ እሺ መልካም ቀን።
እሺ እናመሰግናለን።